ሄሎ ቤርሳቤ ነኝ።
ቤተሰብ ሰላም ነው?
እግዚአብሔር ይመስገን ሰላም አለች እንዴ?
አለች፣ ግን ማገናኘት አልችልም። ማን ነው ስምህ?
በቃ እሺ።
እ?
ስልሳን ሰማንያ አምስት
ማን ነው ስምህ?
አሁን እንትን pin አድርጊልኝ ብያት ነበር። pin አድርጊልኝ።
እኮ ስምህን ንገረኝ ፍቃደ እ ፍቃደ ፍቃደ።
ፍቃደ አዎ ሰሊጥ ፍቃደ ስንት ነው ወደ ነበሩ?
ስልሳ አንድ ሰማንያ አምስት አስወጪው ብያት ነበረ። pin አድርጊው በቃ አይወጣም ስላለችኝ pin አድርጊው።
ፍቃደ ይሄን ለማለት ነው የደወልከው?
አዎ ስልሳ አንድ ሰማንያ አምስት አዎ።
ይውጣልኝ ነው ያለሽ?
አይ pin pin አድርጊው።
አይልሃለሽ ፍቃደ